እኮ ነው። ድንች እኮ ነው።
ሄሎ ሄሎ፣ ጤና ይስጥልኝ።
አቤት።
ከቺፕቺፕ ነበር የምደውልዎት።
እሺ beetroot order እያደረጉ fail ሊያደርግቦት ነው። አንድ ሰው ነው የቀሩት።
አዎ፣ ግን ሞክሬ ነበረ እሺ።
አውርቼዋለሁ እ፣ ከአንቺ በፊት የደወልኩለት ልጅ እና አዎ።
ስድስት አይተም ነው fail ያደረገብኝ።
በምን እነሱ ምክንያት ስላስ- ነው?
እነሱ አላዘዙም።
Okay፣ ሰው አጡ።
አዎ cabbage፣ አሁን እ፣ ምንድን ነው ቃሪያ፣ እነዚህ ምናምን ያዘዝኳቸው በሙሉ ስለ እንትን ስላለ በቃ ይሄ አዎ።
fail out ያድርግና ሌላ group create ላረግ ነው በቃ እሺ፣ እሺ፣ እንደዛ ይቻላል። እሺ ነው። እሺ አመሰግናለሁ።
እሺ፣ ለ service ኣችሁ።
እናመሰግናለን። መልካም ቀን።
እሺ